Hello Hello ሰላም check አድርጌልሽ ነበረ እና order ኡን አይቼዋለሁ። ሰዓቶች smart watch ኦች እየገቡ ስለሆነ እንደገቡ እልክልሻለሁ። Order ነበርሽኝ ይዘዋል።
እሺ እስከ መቼ እንጠብቅ? ለትንሽ እንትን ልል ስለሆነ ከአዲስ አበባ Okay እ፣ እኔ እንጃ በዚህ ሳምንት ውስጥ ምናልባት expect አደርጋለሁ።
Okay፣ በዚህ ሳምንት መጨረሻ አካባቢ ዛሬ ሮብ አይደል? እስከ ቅዳሜ ባለው expect አደርጋለሁ።
እሺ፣ እሺ፣ thank you።
Okay እናመሰግናለን።